ይስጥልን አስከታኝ ማማከር ሰላም ናችሁ?
እግዚአብሔር ይመስገን።
ከዘውዲቱ ነበር የምደውልልሽ የነበረው።
እሺ አንድ በሽተኛ ነበሩን CT scan የሚያስፈልጋቸው እሺ
እሱን እንትን ልልኩልኝ ነበረ አም- አምቡላንስ እና እንዲነሱ ነበረ።
እሺ አምቡላንስ እንዲመጣ ነው።
አዎ፣
ከየት ነው ያለው?
ዘውዲቱ
እሺ በዚህ ስልክ ይደውሉላችሁ።
አዎ፣ ይደውልልኝ ችግር የለውም። አዎ፣ እሺ ሌላ ስልክ ይደውሉላችሁ አዘ እሺ እሺ